ጤና ይስጥልኝ ሁሉ ስፖርት ነው፣ እባክዎ ምን ልርዳዎ?
cash አውጥተን ገንዘቡ አየር
hello
hello hello
hello
ሰማ ይሰማል።
cash አውጥተን ወደ ድምፅህ ግን- ድሬበር አሁን ተሰማሽ?
hello
አይሰማም?
እስቲ አሁን ይንገሩኝ።
cash out
እሺ ስል ገንዘቡ እ አልገባም።
ወይ በሌላ ስልክ ወይ መልሰው ይደውሉ ደንበኛችን